የሚቀሰቅስ hello ጤና ይስጥልኝ አብሮ ይስጥልኝ።
ከ ChipChip ነበር የምደውሎት እሺ።
order አድርገው ያልመጣ item ነበሩት
አዎ order አድርጌ ነበር ከትናንት ወዲያ ግን አልደረሰልኝም። location ተሳስተ ፒያሳ ነው ያልኩት። ያው ፒያሳ በመልካ ታወር ስራ አይደል እንዴ?
አዎ ልክ ነው እኮ ግን አላደረሱልኝም። ዛሬም አልመጣም፣ ትናንትም ማለት ነው።
ስምንት ኪሎ ነው አይደል ሽንኩርቱ
አዎ መልካኖት እሱ እርሶ አዎ እሺ ስለዚህ ነገ እንላክሎት ነገ መቀበል ይችላሉ
ነገ እችላለሁ ከሰዓት ላይ ማለት እሺ ነገ እንልክሎታለን ነው። እሺ እሺ መልካም እሺ እሺ እሺ